Hello
Hello
ጤና ይስጥልኝ። Donkey Tube ነው።
ፕሮግራም ድንቅ ልጆች ጠቁመን እህ
ልደታቸው እሁድ ነበር እና እህ surprise ልናደርጋቸው አስበን ይቻላል።
እ- አሁን እንደዚህ አይነት እኛ አገልግሎት አንሰጥም ለጊዜው።
ለምን
ሌላ ጊዜ መስጠት ስንጀምር እናሳውቃለን።
ስለዚህ አይቻልም ማለት
አዎ፣ ስንት አመታችሁ ነው? ስንት አመትሽ ነው አንቺ?
አይሰማ ዝግቧል ድንቅ ልጆች ላይ እንዲሁም የቤት አዘጋጅ ጸገነት ማነ የጠቆመችው
የስንት አመት ስራ ነው የጠቆማችሁን?
የጠቆመች በሰ አስራ አንድ እኛ እሺ አሁን ብሎ ስሙ ተይዟል። ትልቅ ቡድን እንደሆነ ምናምን አልተነገረም።
የአስራ አንድ አመት ልጅ ነው።
አዎ
okay፣ እኛ እኮ አምስት አመት እና ከዛ በታች ነው እየመዘገብን ያለው።
እኔ የኔ ደግሞ ተመልሶ እሺ ተብሎ ቀጠሮ ሁለት ሄደውለት መች ነበር የተያዘለት?
ቀጠሮ አልተያዘም፣ ግን ተመዝግቦ
እንደዛ ከሆነ ሲደርስ እንደውላለን።
ስለዚህ በአሁኑ ሰዓት surprise ማድረግ አንችልም ማለት ነው ነው። አንቺ ስንት አመትሽ ነው?
እ አንቺ ስንት አመትሽ ነው?
እኔ ያልሳት
አስራ አንድ እሺ፣ ተራችሁ ሲደርስ እንደውላለን። እሺ ሰውጭኑልኝ እሺ፣ መልካም ቀን። ቻው።
አመሰግናለሁ።
እሺ፣ እኔም አመሰግናለሁ።